ልጄ ጋር ነበረ ሳልደውልለት ዘለልኩ።
ሄሎ ሄሎ ሰላም ጤና ይስጥልን። ከቺፕቺፕ ነበረ የምደውልሎት እሺ ያልተረከቡት product ነበር
እም?
ያልተረከቡት product ነበረ ዛሬ
አዎ Okay ምንድን ነበረ?
ፓፓዬ
ፓፓያ በሀያ አምስት የታዘዘው
አዎ በሁለት ቀን በፊት Okay እሺ ነገ መረከብ ይችላሉ? loca- location የት ነበር?
ወሎ ሰፈር
ኪሎ ነገር ያስገባሉት?
እሺ እሺ መልካም ምሽት።
Thank you